ኧረ ይሰራ እኔ እኮ አሁን ሀያ ብር ተቆረጠብኝ ሁላ
ሄሎ ሄሎ ወይ አቤት ሽመልስ አ ሰላም ነው እንዴት ነህ አለ እግዚአብሔር ይመስገን።
አለን ከቤተሰቤ ነው የምደውልልህ okay ምን አጉድላ ነበር ነው በስርዓት አስተማ ታስተናግዱኝ ያልከው አ አ ምን አጎደልን ምን አይ በስርዓት አስተናግዱ ሌላ ጊዜ ሰው አልከን ቴሌግራም ላይ
አዎ አሁን ቶሎ አልተላከልኝም ነበረ።
እኮ ታዲያ እኮ አሁን እንደዚህ ብለህ ስትጽፍ እኮ እኛ ማ- አለማስተናገዳችንን ነው የሚያሳየው እና
አይ ምክንያቱም የኦንላይን ነገር ስለሆነ ቶሎ ቶሎ ነው መሰራት ያለበት ብዬ ነው እኮ።
እሱ ለፋይናንስ ይሄን የጻፍክላቸው ለፋይናንስ ጻፍላቸው። እኛ ግን እኛ ግን support ስለሆነ የምንሰራው አሁን አንተ እዚህ የእኛ ቴሌግራም ላይ ስትጽፍ ይሄን ነገር እኛ ጎደል ነበር የሚመስለው።
አዎ ግን እኛ እኔ ደግሞ የጻፍኩት በአማርኛ ነው፣ textኡ ደግሞ በአማርኛ ነው መመለስ ያለበት አንድ
እሱ ችግር የለው ቋንቋ ከሆነ እንግዲህ ችግር የለው። ከዚህ በኋላ በአማርኛ እንጽፍላለን።
አዎ እንደዛ እንግባ በምንግባባው ብንጻጻፍ ይሻላል።
እሺ እሺ። ግን ያው እንደዚህ አይነት ነገር ግን ያው ያልተስተናገድከውን ነገር ካለ ጻፍ እንጂ በስራ ተስተናግድ ምናምን ብለህ ባትጻፍ
ችግር የለውም እሺ እሺ።